ነህ? ሰላም ነው። ሄሎ አሎ እንዴት ነህ? ሰላም ነው። እንዴት
አሎ፣ ስልኩ ምንድን ነው?
እ፣ ከ CommercePal ነው የሚደውለው።
እ ከ CommercePal ነው የሚደውለው። CommercePal
Commerce CommercePal
Commerce።
CommercePal እ፣ WhatsApp ላይ agreement የላኩት ልጅ ነች እሺ፣ እሺ።
እ፣ እና agreement WhatsApp ላይ busy ነው መሰለኝ።
አ እ፣ እኛማ የሚፈልገው የ East Africa advertisement ነው እና campaign ነው ይሄ
አ እ፣ የስድስት ወር agreement ነው ያለን።
አ እ፣ አንተ እ፣ ከአንተ ጋር ት- ትንሽ እ፣ ስልክ busy ስለሆነ ገና ብ- ግልጽ ያለ- አላ- አላወራውም እና ነው መተን ማውራት አለብን። እኛ እ፣ ስላልነበርን ነው ጂንካ ነበርን።
ነው እንዴ አ ጂንካ ስለነበርን እ፣ የገባነው ትናንት ነው ገና። ስለዚህ ነው እንዴ?
ስልኮችን በአግባቡ መመለስ አልቻልንም፣ እም፣ ሰዎችን ማግኘት አልቻልንም። ስለዚህ እንደዚህ አይነት agreement ሲኖር እም።
የግድ በአካል ቢሮ መተን መነጋገር ይኖርብናል። ስለዚህ ቢሮአችሁ እንመጣለን።
የት ነው የእናንተ ቢሮ?
የእኛ ቢሮ እዚህ መስቀል ፍላወር ነው።
መስቀል መስቀል ፍላወር መስቀል
መስቀል ፍላወር መስቀል መስቀል ፍላወር or ደንበል መስቀል ፍላወር ደንበል አ የእናንተ ቢሮ የት ነው?
የኛ ቢሮ እዚህ ነው፣ ወንጌላዊት ፊት ለፊት ነው።
ስለዚህ እዚሁ ቅርብ ለቅርብ ነን። ስለዚህ location ላኩልንና እ፣
even ከተመቻችሁ ጠዋት ሁሉ መምጣት እንችላለን።
እሺ ወደ እኛ ወይ ወደ እናንተ
እኛ ወደ እናንተ እንመጣለን።
በቃ ምን ችግር የለም። ያስፈልጋሉ ብዙ ጊዜ እናወራለን ይሄ ነገር ማለት ነው።
እሺ እና የበሰለ ነገር እናደርጋለን። ይሄ campaign ነው፣ ጥሩ ነው።
እሺ፣ ብዙ ጊዜ እሺ።
ይሰራል። ለእናንተም ጥሩ ነው፣ ለእኛም ጥሩ ነው።
እሺ ከዛ ነገ location አሁን ልካለው እና ነገ ጠዋት ሸ- ስንት ሰዓት ላይ?
ሶስት ሰዓት ሶስት ሰዓት ቢሮአችን እንመጣለን። እሺ
የኛ- የኛ ቢሮ ማለት ነው።
አ የእናንተ ቢሮ ሶስት ሰዓት ላይ እንመጣለን።
በቃ ልካለው location ላይ።
እሺ WhatsApp ላይ ላኩ።
እሺ በጣም አመሰግናለሁ።
እሺ አያ thank you።
agreement አያ
አዎ አይተናል። እሱንም print out እናረግና እሺ እ፣ እዛው እን- እንፈራረማለን።
እሺ በጣም አመሰግናለሁ። ቻባ ቻባ ወሰዱ። እሺ የእናንተ ቻባ ቻባ አለዋ አ ቻ- ቻባ አለችዋ
ቻባ ምንድን ነው?
ቻ- ቻባ እ፣ ሚ- ማታፕ ማታፕ ማተም ያ ሻባ ያ ዊ ሃቭ በቃ።
ሻባ ኦኬ እሺ፣ ማታፕ ተወሰደ።
እሺ፣ የእናንተ እሺ፣ የእናንተ አለ፣ አለ። እሺ፣ እሺ እሺ እሺ፣ እሺ፣ እሺ፣ እሺ፣ እሺ።